Hello ወይ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እሺ እንትን ነበረ withdraw አለኝ እና እሺ
active አድርግልኝ እስቲ ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት እሺ
ስልሳ ስድስት እሺ አርባ ዘጠኝ እሺ ዘጠና ዘጠኝ
ስንት ብር ነው?
አስር ሺህ አስራ ዘጠኝ ጊዜ
revert ላ revert ላርግልህ reject ላርገው
እንዴት
ሁሉም ላይ ይገባል ይችላል። እንሞክረው።
ሞክር። ያው አይ እንደዛ ብሎኝ ነው እኮ ሁለት መቶ ሺህ ብር አንድ ላይ አውጥቼው የመለሰልኝ ማታ ነው አወጣሁት። ከጠዋት ነው አስራ አስር ሺህ አድርጌ ያወጣሁት።
ሀያ ገብቶላል።
እሺ አስገብኝ። ስልኩን ልዝጋ?
አ መዝጋት ትችላለህ። አድርጌልሃለሁ ወንድሜ።
እሺ እሺ እሺ